ሄሎ ጤና ይስጥልኝ ቤስት ቤት ራሄል ነኝ። በኩል ምለርዳው
ሁለት ሺህ አስተላለፌ አትተላለፍልኝ
በዚህ ነው በደወልክበት ነው።
አዎ ከጠዋት ጀምሮ እየደወልኩ ነበረ። ትናንትና ነው ያስተላለፍኩት።
እሺ ቼክ አድርግልኝ። አሊ ነህ አይደለ? አዎ አሁንም process ላይ ነው ያለው። አሊ አሳውቅልሃለሁ ደግሜ እሺ። transaction ስለበዛ ነው ትንሽ ወደ እንትን ቻባ ደውዬ ስላላሳወቁ እኛ ምንም ማድረግ አንችልም። ያሳውቁና እንልክልሃለን።
እሺ እሺ አሳውቅልሃለሁ። አሁን ችግር የለውም እልክላችኋለሁ transaction ኡን።
አዎ አሁን ላኪላቸውና እንትን ይበሉልኝ።
እሺ እሺ አሊ እሺ፣ መልካም ቀን።